ጤና ይስጥልኝ ቤት ቤት ወደዚህ አንችል ወምለጡ ሄሎ አቤት
ድሮ ብዬ አልገባልኝም እና እሺ ይሄን የቤት ቤት ቁጥር አይደለም አስራ ሶስት
እሺ አስራ ሶስት ሰማንያ አምስት ሰማንያ አምስት ሀምሳ ስምንት
ሀምሳ ስምንት አርባ ስንት ብር ነበር?
ሁለት ሺ እሺ ሰባት መቶ እና ሶስት መቶ
ሁለት ሺ ሰባት መቶ እና ሶስት መቶ አ እሺ ትንሽ ጠብቀኝ። እሺ check እያረኩት መቼ ነበረ ዛሬ ነው ያወጣኸው?
ትላንትና ትላንት ይሄ ነው ይው ይው በዚህ በኩል አድርጎ እዚህ ጋር አ ሄሎ አቤት እሺ ወደ ቴሌ ብር ነው አይደል የላከው?
እ ወደ ቴሌ ብር ነው አይደል የላከው?
አ ወደ ቴሌ ብር ነው የላከው።
አዎ አቡበከር አቡበከር አቡበከር ለኦይታ ቢታ። እሺ በቃ confirm ይደረጋል ይገባል። እሺ ከትንሽ ደቂቃዎች በኋላ
አ ለው- confirm አደርግልሃለሁ ይገባልሃል። ከትንሽ ደቂቃዎች በኋላ አቡበከር አ ይገባል። confirm አደርግልሃለሁ።
በቃ እሺ እሺ